hello hello ጽዮን
አቤት
እ ከሀዋሳ ex- express ነበር የምደውልልሽ።
እሺ
እ ቀሚስ አዘሽ ነበረ። ቀሚሱ ያልሽው multi color ነው እና ሁለት አይነት multi color ኦች ናቸው ያሉ። የትኛውን እንደመረጥሽ screenshot አድርገሽ ብትልኪልኝ ብዬ ነው።
እሺ እማ